ሄሎ
ቴሌኮም
ጤና ይስጥልኝ። ቴሌቪዥን ምን ልታዘዝ?
አይ ጥያቄ ፈልጌ ነው።
የ- የምን ጥያቄ?
እንትን አ- ማለት ዘጠና አምስት ዘጠና ስምንት አምስት ላይ እንዴት ነው የሚጫወተው?
ስልክ ስማርት ነው ወይስ ቴንሳ ናት?
ስማርት ነው።
ስለዚህ ሊንኩን ተጫንና ወደ ጌም ይመራል። ታናብራና
ኦኬ፣ ያ በሊንክ ነው።
አዎ
አይ አመሰግናለሁ።